ጤና ይስጥልን ቪዛ ኢትዮጵያ በተሳሮ ነኝ እባክዎ የምንረዳው?
እሺ ሰላም
እግዚአብሔር ይመስገን የምንረዳው?
ድራፍት እየመጣልን አይደለም። ምንድን ነው የሚሻለው?
የት አካባቢ ነው የሚገኙ ደንበኛችን?
ቦሌ ቦራ
የት አሉኝ? ይቅርታ ቦሌ ቦራ ቦሌ ቦራ
እሺ ለመሽ መች መች ነበር መጨረሻ የመጣሉት?
የዛሬ አስራ አምስት ቀን አካባቢ።
እርስዎ ጋር ብቻ ነው ወይስ እዛ አካባቢ እ፣ እየመጣ አይደለም?
አይ እዛ ቤ- እየመጣ አይደለም። ሰፈር ጭራሽም አልመጡም። ስልክ ስልካቸውም የሚያመጣው ል- ሹፌርም ስልኩ ጥሪ አይቀበልም። እኛ አሁን አገልግሎት እየሰጠን አይደለም።
እሺ ደንበኛችን የቪጃይ መለያ ቁጥሮትን ወይም ደግሞ ቴን ነበረውትን ይንገረው።
number ኡ አሁን ከቤት ነኝ እኔ ወጥቻለሁ። ወይ መጥቼ በኋላ ልደውል እሺ ደንበኛችን ይቻላል።